ይስጥልኝ ኑሪ ከ We Plus Solu አቤት ከ We Plus Solution ነው የምደውለው። We Plus Solution እኛ application ላይ ተመዝግቦ ነበር።
ሄሎ ሄሎ ወይ ከ We Plus Solution ነው የምደውለው። እኛ- We Plus Solution እኛ application ላይ ተመዝግበው ነበር።
እሺ okay የተመዘግ- We Plus ተመዝግቤ ነበር ማታ አ፣ አሽከርካሪ ኖት ወይስ እንትን ተጠቃሚ ነው?
ተጠቃሚ ነኝ።
እሺ አሁን የተመዘገቡት አሽከርካሪዎች የሚመዘገቡበት ላይ ነው።
Okay እ፣ ተጠቃሚ ከሆኑ We Plus Solution User የሚል ነው። እሱን አዎ።
አውርዶ መጠቀም ይችላሉ። app አችን ላይ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እንዲሁም እሺ፣ okay፣ አሸናፊ አሁን- የሚያደርጉትን አዎ referral code ኦች ማግኘት ይችላሉ። Referral code እሺ፣ እሺ፣ እና We Plus User የሚለውን ነው እሺ፣ እሺ፣ እሺ፣ እሺ።
ያወርዱት። እሺ መልካም እሺ።
ቀን ይሁን። አመሰግናለሁ።
Thank you.